hello
በጣም ጤና ይስጥልን ቤተሰቤት
jackpot ለመጫወት ፈልጌ ነበርና እሺ
እና ስገባ finished ቀኑ ከሁለት ቀን በፊት እንዳቆመ ምናምን ያሳየኛል። ጨዋታ ባለ ቀን ብቻ ነው መቁረጥ ይቻላል?
አዎ ጨዋታ ይመደብና
አዎ።
ከዛ ከዛ ላይ ነው እንደ አዲስ ይወጣል።
እና ነገ ነው ሊወጣ የሚችለው ዛሬ የለም። ሄሎ ሄሎ
ሄሎ
አቤት፣ አይሰማም?
available የሚለው ውስጥ ይመጣልሃል። እሺ የሚወጣ ካለ
እሺ እሺ።
እሱ ላይ check አድርገው።
እና ራሳችሁ ናችሁ ጨዋታ መርጣችሁ የምታስቀምጡት ወይስ አዎ እኛ እኛ መርጠን?
እና- እኛ እናስገባና እናንተ እዛ ላይ ታስይዛላችሁ።
አይ እሺ፣ እሺ አባ አይ መልካም ቀን